ጤና ይስጥልኝ። አርፌ ሳምራዊት ነኝ።
ሰላም፣ እንዴት ነሽ?
ሰላም
እንትን ፈልግ ነበረ እናንተን አገልግሎት መጠቀም ፈልጌ ነበርና እንዴት መጠቀም ድምፁ ተቆራረጠ። ደንበኛችን እናንተን application መጠቀም ፈልጌ ነበረ deposit ለማድረግ።
እሺ deposit ማድረግ ይቻላል? ወደ ማድረግ እንዴት ነው create አድርጌ deposit ማድረግ እንችላል?
account አያስፈልገውም ደንበኛችን። ወደ እሺ።
betting site deposit ለማድረግ ነበር ያለጉት።
አዎ
አዎ account ምናምን አያስፈልጎትም። ያው ቀጥታ deposit ማድረግ ይችላሉ።
በምን አይነት ብዙ መልኩ ነው?
ዝርዝሮች ይመጡልዎታል። ከዛ ውስጥ አሪፍ ፔን መርጠው ብዙ እሺ።
ዝርዝሮች ይመጡልዎታል።
አዎ እነ ሳንቲፔ፣ አሪፍ ፔ፣ ከዛ ውስጥ አሪፍ ፔን መርጠው deposit ማድረግ ይችላሉ።
OTP number ምናምን ይጠይቀኛል። እሱ መምጣት አለም
ብር deposit ለማድረግ ነው አይደል የፈለጉት?
አ
ወደ betting site አ
ከቴሌ ብር ነው ከሲቢ?
ከቴሌ ብር
አዎ። ስለዚህ ቀጥታ ማስተላለፍ ይችላሉ ደንበኛችን።
Okay። ግን OTP number ጠይቁኝ። OTP ው ስላልተላከልኝ ነው። እሺ፣ እኔስ ድጋሜ ልሞክረው። እሺ። hello hello